ጀንበሯታ አገባች መሽቶ ነጋ ቀኑ ልቤ ብቻ ቀረ ሲጠብቅ አንቺኑ የታመመም ሲድን የደም ሲመለስ ምኑ ያንቺ ናፍቆት ይላል መለስ ቀለስ ጀንበሯታ አገባች መሽቶ ነጋ ቀኑ ልቤ ብቻ ቀረ ሲጠብቅ አንቺኑ የታመመም ሲድን የደም ሲመለስ ምኖ ያንቺ ናፍቆት ይላል መለስ ቀለስ የታመመም ሲድን የደም ሲመለስ ምኖ ያንቺ ናፍቆት ይላል መለስ ቀለስ አሞኛል እንዳል ሳገኝሽ ድናለው ደህና ነኝ እንዳል ሳጣሽ እህላለው እረ ካንዱ ልሁን እርጅኝ ምን አለበት ወይ ሌዳን ወይ ሌሞት አንዱ ሊያዝበት እንዲያውስ ወድሽ እንዲያውስ ወድሽ እንዳልሞትብሽ ባክሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ ጀንበሯታ አገባች መሽቶ ነጋ ቀኑ ልቤ ብቻ ቀረ ሲጠብቅ አንቺኑ የታመመም ሲድን የደም ሲመለስ ምኖ ያንቺ ናፍቆት ይላል መለስ ቀለስ የታመመም ሲድን የደም ሲመለስ ምኖ ያንቺ ናፍቆት ይላል መለስ ቀለስ ንጋት ሊያበስሩ ወፎች ሲዘምሩ አይንሽን ካላየው አይገፋም ቀኑ የትናንት መሜ ዛሬም ከባሰብኝ ነገስ ምን አውቃለሁ ታይተሽ ብተፊብኝ እንደው ስወድሽ እንዲያው ስወድሽ እንዳልሞትብሽ ባክሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ እንዲያው ስወድሽ እንዲያው ስወድሽ እንዳልሞትብሽ ባክሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ ስወድሽ እንዲያው ስወድሽ እንዳልሞትብሽ ስወድሽ እንዲያው ስወድሽ